Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቦ ይስጥልን ሰላም።
ትናንትና አንድ order አዝዤ ነበረ እሺ እ ስትልኩልኝ እናንተ text የድንች አልተላከልኝም። ስድስት ነበር የላኩት order።
OK። ስ- ድንቹ ገና ነው።
ድንቹ የለም ግን driver ይዞ ወጥቷል ይላል የሰጠኝ notification።
OK። ያው ድንቹ እንትን ላይ warehouse ላይ ትንሽ እጥረት ስላጋጠመን ነው። እሱ ነገ ይመጣልዎታል።
ኦኬ ኦኬ፣ እሺ እሺ እሺ እናመሰግናለን።
ቻው፣ እሺ ቴንክ